ሄሎ
ሄሎ ጤና ይስጥልን ቤት ቤት
አስገባችሁት?
ምን ነበር?
በቴሌ ውድድር አድርጌ አንድ ሺህ አልገባም።
እሺ ቤት ቤት ቁጥርን ንገረኝ።
ዘጠኝ ሰላሳ አራት ሰላሳ አራት አርባ አራት አርባ አራት
ስልሳ ሁለት ስልሳ ሁለት ሀያ ሶስት
መቼ ነው ያረከው?
ማታ
እሺ
ብድር ነበረብኝና ለመክፈሉ ብዬ ያው አልገባ ልባ
አዎ አንድ ሺህ ብሩ process ላይ ነው። ለሳንቲሞች ደውለህላቸው ነበር?
አ
ቁጥሩ
አ ደውለህን ነበር?
አዎ ዘጠና ሶስት ስልሳ ላይ ደውለህላቸው ነበር?
አይ በቅድም ነው በዚሁ እሺ ስልክ ዘጠና የደወልኩት።
ሶስት ስልሳ በሚለው ደውልና አል- process ላይ ነው በላቸው።
እሺ በእንትኑ ላይ በ- በቴሌግራም ላይ አይ ዘጠና ሶስት ስልሳ በሚለው ላይ ደውልና እሺ ጠይቃቸው። በሳንቲም ዘጠና ገብቶ ሶስት?
ሆነ? ስልሳ
እሺ ዘጠና ሶስት ስልሳ እሺ አዎ እሺ